ጤና ይስጥልኝ ሁሉ ስፖርት ነው ባኮም ለዳው
አብሮስ እንዴ ባለፈው ቴሌግራም ላይ ታች አድርገን ነበር እኮ ትላንትና ዘጠኝ ሰው ገብቶ መቶ አስር ብር አልገባም።
ቴሌግራም ላይ
አዎ ቴሌግራም ላይ ባለፈው ሳምንት አስራ አምስት አልፎታል።
እሺ ቴሌግራም ላይ ይጻፉልን
ምን?
ወደ ላይ እንዲመጣ
ቴሌግራም ላይ ልኬያለሁ እኮ እዛ ላይ ከላኩ እዛ ላይ መልስ ስለምሰጡት በትዕግስት ይጠብቁ።
ዛሬ አይደለም አስራ አምስት ቀን አልፏል እኮ።
እዛ ላይ hi ብለው ይጻፉልን ደንበኛችን። እዚህ ላይ እየወጣልኝ አይደለም
ይሄ መስመር አይደለም። የኤልያስ ዘርጥን ሀያ ስምንት ዘጠና ስድስት እኮ ቴሌግራም ላይ ይላኩ hi ብለው።
ይሄ ሰባ ሶስት ቤት ሆኖ እንዴት ነው በዚህ
ቴሌግራም ላይ ልኬያለሁ ብለዋል አይደለ? በላኩበት ቴሌግራም hi ብለው ይላኩልን።
እሺ